ቆየህ እንዴት አደርሽ ደህና አደርሽ አለሁልሽ አየሁ እ እንዴት ዋልሽ እ እንዴት እየጻፍኩ ነው ዋልሽ? እሺ ውይ ምን አለ ትግሉ ደረጃ ወጥቼ ምኑን እናቴ ትናንት ተነጋግረን እነግርሻለሁ አለኝ አና አለሽ አዎ እሺ ተረጋ
እሺ አሁን ጠይቁና ቶሎ በይ የእኔ ቆንጆ እና ቶሎ ጻጻፊና እ እዚህ ጋር መነጽር እንገዛ እ እ አይኔ አደጋ ላይ ነው ያለው መነጽር በጌታ ስም እግዚአብሔርን እና አ- ታዩልኛል አለ።
ታዘዛልሽ ወይ ነው አዎ አንድ ነጥብ አምስት ተበዛው ኦ፣ ምን አድርገሽ ነው አይ ያው እስኪ አንቺን ብትመረመሪ ያው ነው እዩ እሺ ቃ ከዛ አብረን ሄደን ታዩልኛላችሁ ፊቴ ላይ እዚህ የሆነ ቀጥ ቦታማ ብለን ሄዳለች ሀገሪቷ። እዚህ ልቀጥቀጥ ያንቺን እንትን ሊ እሺ እሺ አይምዬ እንዲህ ማለት ስታይን ፊትሽን አየሁ።
ከመደብርሽ አይሻልሽም እሺ ቆይ ይችል ጨርስ። እሺ እ እ በቃ እሺ ቶሎ በይ ቶሎ ቶሎ በይ ይሄ በይ።
ብቻ ምንድን ነው? ነይ ደስ ይለኛል።
በቃ ነይ እሺ እንግዲህ አሁን ይለኛል፣ ሶስት ነይ።
ስላለ ላስገባና እመጣለሁ በእውነት እመጣለሁ እሺ ነይ እሺ